ሄሎ ሄሎ ወይ ሰላም ጤና ይስጥልኝ። ከቤት ቤት ነበር የምደውለው። እስከዳር እባላለሁ።
እሺ እስከ ዳር እሺ ቴሌግራም ላይ እያወራሽኝ ነበር፣ ዋትሳፕ ላይ እያወራሽኝ ነበር።
አዎ አዎ ወኩሽ አዎ እሺ ሁለት መቶ ሀምሳ ብር በሰላሳ አንድ ነበረ deposit ያደረግሽው።
ብቻ እሁድ ቀን ነው ወደ ስድስት መቶ ምናምን ብሩ እሁድ ቀን ነው እንዳለ የተወሰደው እ፣ አዎ ይኸውልሽ እኮ ቴክስቷን እንደባለፈው ከዚህ በፊት አውርቼሻለሁ። ማቲልዳ ነው ስምሽ? ይቅርታ አዎ ማቴዳ ነኝ አዎ እሺ ይኸውልሽ ማቲልዳ ማለት ከዚህ በፊት አስረድቼሽ ነበር አይደለ? ያው ትክክለኛ text መሆን አለበት። እኛ ለቻፓ ስንልክ የገባው አንቺ በዛ ቀን ሁለት መቶ ሀምሳ ብር ተመሳሳይ deposit ያረግሻቸው ቀናቶች ነበር እና በሰላሳ አንድ የላክሽኝ በሰላሳ ትፈልጊልኛለሽ ሁለት መቶ ሀምሳ ብር
ስንት የትኛው ልፈልግልሽ ሁለት መቶ ሀምሳ ብር በሰላሳ የሚል በሰላሳ አንድ ነው የላክሽልኝ። በሰላሳ አንድ ደግሞ ገብቷል እና በሰላሳ የሚል ፈልጊልኝ እሺ።
በሰላሳ አዎ ሁለት መቶ ሀምሳ ብር በሰላሳ የሚል ፈልጊልኝ።
okay ያልገባ ገብቶልሽ ነው አዎ መቶልሽ?
የገ- የገባ ነው ይሄኛው። አሁን ቼ ላክሽልኝ የገባ text ነው።
okay ያልገባ ምን ምን አሳየሽ ያልገባውን ደግሞ እንደፈልገው እሱን እኮ pending ነው ተቀላቅሎ process ላይ ያለ አዎ እኮ ስለተቀላቀለ አዎ።
ትክክለኛ የሆነ text ኡን ያው እኔ ደግሞ መላክ ስላለብኝ ለዛ ነው check ማድረግ እኮ ዝም ብዬ ብቻ screenshot እያደረኩ ከ text ኦቹ ላይ ላክልሽ ትለየዋለሽ አንቺ እሺ ግን ሁለት amount ኡ ያው ሁለት መቶ ሀምሳ ብር ይሆን ልልሽ ነው
አ አሁን እ፣ ሌላ ሁለት መቶ I mean ሁለት ያልገባልሽ እ፣ እኮ አራት መቶ ነው አሁን ያልገባልኝ እ?
ሁለ- እሺ አዎ አሁን ለምሳሌ እየላክሽልኝ ያሉት አሁን የመጨረሻው አዎ ሁለት እኮ መቶ እኔ አሁን ብር አንድ አይነት ስለሆኑ ይኸውልሽ አንድ አይነት አሁን text ኡ ስለ- አሁን ቴሌግራሙን ስፈልግ ጠፋብኝ አጥፍታችሁ ከሆነ አላውቅም እንጂ አዎ፣ ቴሌግራም ላይ ዛሬ አይደለም ወዲያው ቴሌግራም ወዲያው እኮ text ኡንም ለማግኘት ብዬ አጣሁት እንጂ ያኔ ወዲያው ወዲያው ልኬው ነበረ
okay፣ መቶ አዎ፣ ሀምሳ መቶ ሀምሳ እና ሁለት መቶ ሀምሳ እና ሁለት መቶ
እሺ ቀናቸው ቢያንስ interval ኡን ታስቶሻለሽ? ከሀያ ስምንት ጀምሮ ነው ወይስ ከሀያ ዘጠኝ ጀምሮ ነው?
አ- ይሄ ሁሉ ይኸውልሽ ሁለት መቶዋ ብቻ ናት ከሁለት ቀን በፊት ከዛ ሁለት ቀን በፊት የሆነችው እንጂ እነዚህ ሁሉ በአንድ ቀን እሁድ ቀን ነው እሁድ ማለት ነው እሁድ ቀን ነው እነዚህ ያኛው እንደውም ሌላው በሀያ ዘጠኝ ነው ማለት ነው።
ሌላው እሱ በሰላሳ እንደዛ ሁለት መቶ በዛ ነው ማለት ነው አዎ እንጂ ሌሎቹ በአንድ ቀን ናቸው እነዚህ
አንዴ ኧረ እስከ ዳር መረረኝ እኮ ጌታን ምን ትልቅ ብር ማስገብቶ ለመጫወት በቃ ስጋት ነው
አይደለም ያው system አንዳንዴ ብዙ transaction ሲኖር እንደዛ ደግሞ ለእኔ ብቻ ነው እንጂ ጓደኞች አጠገቢ እየበረረች እያየሁ ምንም በቃ ሳንቲም ማስገባት አልችል። አይኔን አጥፌ ነው ቁጭ መላ።
አሁን እሺ ትላንትና ያልገባልሽ ነበር እሺ ሶስት መቶ ትላንትና አይደለም እሑድ ዕለት ትላንትና ሰኞዋ I mean ትላንት ሰኞ ነው።
አዎ አዎ፣ ከትላንት ወዲያ ስንት ብር መሰልሻል? ስድስት መቶ ብር በቃ የወሰደብኝ። ሁለት መቶ ደግሞ ከትላንት ወዲያ ሳይሆን I think በሀያ ዘጠኝ ወይ ምናምን በ- እንደዛ ነው ሁለት መቶዋ ማለት ነው።
በቃ እሺ እፈልገዋለሁ አንቺ ያለኝን የምትይው text ላኪልኝ እሺ እሺ፣ ያው ከዳር።
ቴሌግራም እዛ ዋትሳፕ ላይ ስለቆየሁብሽ እየፈለኩ ስለሆነ እሺ እኔ ቆንጆ አስቸገርኩሽ። አዎ፣ በጣም አስቸጋሪ customer ነኝ። ይቅርታ።
ችግር የለውም ይገባሻል። እሺ፣ ልክልሻለሁ። እሺ ማለት